እንዲሁም የዘር ልዩነት በሚመለከት ረገድ
Peace. Rastafari is the Prince of Peace.
አንዱ ዘር ከሌላው ዘር ይበልጣል፣ ይሻላል የሚባለው እምነት ዋጋ እንዲያጣ ሆኖ ካልተወገደ በአንድ አገር ውስጥ አንደኛና ሁለተኛ ደረጃ ዜግነት ካልተሰረዘ አንድ ሰው